የትኛው
ወይ አቤት ይምጣልኝ ብላል ካስተመሯሽ
ይምጣልኝ።
አዎ ምን ሆና ነው ታዲያ?
አይ አንዳንድ ከዚህ ያናግሯቸው እንትን ይሉና ታዲያ ያስቀይሯቸዋል እንጂ ኦኬ የ- ነገር አይደለም።
የጅንጀና ታይላል
እ፣ እንግዲህ ካልክ እኔማ ተውት ለኝ ብር እኔ ስንትና ስንት እንደመጣው ማለት ነው።
አይ ያው እንደዚህ አይነት ነገር አን- ከነገርናችሁ በኋላ ነው መንቀሳቀስ ያለባችሁ። ለምን እነሷን ነግሯቸው ሀሳብ ያስቀይሯቸዋል ብዙ ጊዜ።
ኧረ ተይው እሱንም ማለት ነው።
እሺ
እሺ፣ ቻው።
ወይዬ